Hello
Hello ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
ከ Best Best ከ Best Bet ወደ ከሳንቲም ወደ እንትን ልኬ ነበር ወደ ቴሌ ብር አምስት ሺህ ብር በዚህ ቁጥር ነው Best Bet?
አ በዚህ ቁጥር እሺ check እያረኩልህ ነው። አንዴ ጠብቀኝ።
እሺ
አንድ ሺህ ብር ነው ያልከኝ?
አምስት ሺህ
ሄሎ አቤት አቤት አ- አሁን ገብቶልሃል? እሺ ሜሴጅ ይደርሳል። እሺ እሺ መልካም ቀን።
እሺ